ጤና ይስጥልኝ ቢጂአይ ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳዎት? እግዚአብሔር ይመስገን።
በሁለት አመታችሁ ተገኛችሁ።
እሺ ደንበኛችን
ምንድን ነው ይሄ ሽልማት ሽልማት ትላላችሁ? ምንም ነገር በዛ በሮሲቶ ጥሪ እንትን ስንል ጥሪ አትቀበሉ።
እሺ ደንበኛችን ምንድን ነው?
ቢጂአይ ቢጂአይ ዶት አዎ።
ይነግሩኛል።
እ?
ቢጂአይ ID አሁን message የደረሱት ላይ ቢጂአይ ID የሚለውን ቁጥር ይንገሩን።
ID ያለው እንዴ ደግሞ አዎ
እ፣ ተመልክቼ ደውልልሻለሁ።
እሺ ደንበኛ የት አካባቢ ኖት?
ሁሉንም
ደንበኛችን መስመር ላይ ያለው
እኔ ራሴ ነኝ።
አ- የት አካባቢ ኖት? በዚህ ላውጣሉት እኔ ቱሉ ዲምቱ ቱሉ ዲምቱ።
ተሾመ ጉዞ። አዎ።
እሺ ደንበኛችን አንዴ ይጠብቁ። የቤቱ ስም ምን ይባላል?
ዜድ ሬስቶራንት ምን አሉኝ ደንበኛችን?
ዜድ ድምፆት ዜድ ሬስቶራንት ቤድ ሬስቶራንት።
አዎ።
እሺ ደንበኛችን አንዴ መስመር ላይ ይጠብቁን። TIN number ኦቱን ያውቁታል ወይ? በዛ የሚወጣልኝ ከሆነ በዛ ልሞክርሎት።
number ኡ ዜሮ ዜሮ
ዜሮ ዜሮ አስራ አንድ
ዜሮ ዜሮ አስራ አንድ
ሰማንያ ስምንት
ሰማንያ ስምንት
ሀያ ሀያ ስምንት ሀያ ስምንት
ሰባ ሀያ ስምንት ሰባ አንድ ነው። ሀያ ስምንት አንዴ ላውጣና ልንገርሽ።
እሺ ደንበኛችን
መልሼ እደውልልሻለሁ።
እሺ ደንበኛችን ስለደወሉ እናመሰግናለን። አገልግሎቴ ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።